ሄሎ ሰላም፣ እግዚአብሔር ይመስገን።
order ያደረኩት ነበረ ቅዳሜ ቀን ነው ምናምን እሺ ሁለቱ መጥቶ ደርሷል እስካሁን ያልመጣ ፓፓያ አልመጣልኝ
Okay። አሳውቀውን ነበር እንዳልመጣለት ትናንትና እም፣
ትናንትና አሳውቄ ነበር ቲማቲም እና ፓፓያ አልመጣም ነበር ሄሎ።
አዎ፣ store ስላልነበረ ነው። እስኪ ቆይ አንዴ ልደውልልዎት፣ ሁለት ደቂቃ ይታገሱ።
ቲማቲም ዛሬ መጣ ፓፓያው ግን ደግሞ አልመጣም እሺ አንዴ ልደውልልዎት ከዛ ነው።
መልሼ።
እሺ እሺ እሺ